Hello ኪዳን hello ጤነስን አሁን ደውዬ ነበር እና እሺ
transaction ID ላኩልኝ ብለዋል ለ SantimPay ለ SantimPay ምን አልከኝ?
ለ SantimPay እሺ
transaction ID ላኩልኝ ብለዋል እስቲ ቤስት ቤት ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ እሺ ዜሮ ዘጠኝ እሺ ሰላሳ ሶስት እሺ ሀያ አራት እሺ አንድ ስምንት አምሳ ስምንት ሺህ ቅድም ደውለልን ነበር። አይቼው አዎ ነበር ደውዬ ነበር እኮ አዎ እኮ balanced እኮ ነው የሚለው ግን አልገባልን።
እኮ አልገባልኝም ቴሌብር ላይ አልገባልኝም
እሺ ለእነሱ ልላቸዋለሁ። እሺ እሺ እሺ መልካም